ጤና ይስጥልኝ።
አዎ፣ ከአሪፍ ቤት ነበር የምደውልልዎት ደንበኛችን።
እሺ፣ እሺ screenshot ኡን ልከውልናል።
ልክ ያለው አዎ።
ማን በሚል ስም ነው የላኩልን?
እ እኛ ጋር ስላላገኘ ነው ነው። ማን በሚል ስም ነው የላኩልን ደንበኛችን?
የላኩበት አዎ
ወይኔው ያየው ነው።
እሺ
ኦንላይን ኩን ኩዩ ማግ ምንድን ነው የምለው?
እ አሪፍ ፔ ነው የሚለው የኛ ቴሌግራም እ አካውንት አሪፍ- የሰጠሁት ማለት ነው ቅድም። አዎ።
አሪፍ ቤት ነው የምለው።
አዎ
የአምቦ ቤትና አሪ እንትን እ
ደግሜ አሪፍ ልንገርዎት ቤት።
ቁጥሩን ወይም
አዎ ዜሮ ዘጠኝ ዘጠና ሁለት
ዘጠና ሁለት አስራ ሶስት አስራ ሶስት ዜሮ አንድ ሀምሳ አምስት
ዜሮ አንድ ሀምሳ አምስት አዎ እሺ በዚህ አመ- ስልክ ቁጥር ነው።
አመሰግናለሁ ወደ እሺ እሺ እናመሰግናለን። መልካም ቀን።